የሚለው
የኔ የሆነ ሲም ላይ ማለት ሲሚ ተቆራ ብዬ ላቲ ትናጉተሜ ካርዲኒ ይበስማፊ ወይ ተረጅራ ይኖጀስ
ይቅርታ፣ ይሄኛው ቴሌ አይደለም አባቴ፣ ይሄ ቴሌ አይደለም፣ ቴሌ አይደለም፣ ይሄ መንገደኛ ነው።